Hello.
Hello, ጤና ይስጥልኝ። የሴት ቁጥር ማዕከል እባክዎ መርዳዎት ነው።
ሄሎ ሄሎ፣ አይሰማም።
ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳዎት?
እ ወደ ነቀምት በረራ ጀምሯል።
ወደ ነቀምት? አዎ ጀምሯል። ለመቼ ነበር የፈለጉት?
እ ዋጋውንና ቀኖቹን ማወቅ ፈልጌ ነበር።
እሺ፣ እሺ። አንዴ ይጠብቁኝ። ያልመስፋል ላይ check ላድርግልዎት።
እሺ።
እሺ፣ አሁን በዚህ ሳምንት እ፣ እ፣ በሚመጣው ሳምንት ነው ያለው። የሚቀጥለው በሚመጣው ሳምንት ሳምንት አዎ፣ እ፣ የሚቀጥለው ሳምንት እሁድ እሁድና ሮብ ላይ ከዛ ደግሞ እ፣ ቅዳሜ ነው ያለው።
እሑድ፣ ሮብ፣ ቅዳሜ።
አዎ፣ እሺ ዋጋውስ?
እሺ ዋጋቸው ደግሞ የእሁዱ አስራ ስድስት ላይ ያለው ሶስት ሺ አራት መቶ ሀምሳ አራት ብር
እሺ
የሮብና የቅዳሜው ደግሞ ሁለት ሺ ዘጠኝ መቶ ሀምሳ አራት ብር
እሺ ሁለት መቶ ዘጠኝ ሁለት አዎ፣ ሺህ ዘጠኝ ሁለት መቶ ሺ ዘጠኝ መቶ ሀምሳ አራት ብር አዎ።
እሺ ደውለን መቁረጥ እንችላለን አይደል?
ይችላሉ። አዎ።
እሺ አመሰግናለሁ።
መልካም ስለደወል እናመሰግናለን። መልካም እሺ እ፣ እሑድ ነው የሚጀምረው በሚመጣው ሳምንት?
አዎ የፊታችን ሳምንት የሚቀጥለው አሁን የአሁኑ ሳይሆን የሚቀጥለው
Okay የሚቀጥለው አዎ አስራ ስድስት መልካም
እሺ thank you